Hello?
ነሽ? Hello ጤና ይስጥልኝ።
ጤና ይስጥልኝ። hello hello
እግዚአብሔር ይመስገን። ጉድ ደወልሽ ምንድን ነው?
እ፣ አጋዥ ይሰማኛል።
ፈልጌ ነበር።
አዎ፣ የቤት ይሰማል።
ውስጥ አጋዥ ፈልጌ ነበር። የቤት ውስጥ
እሺ ይኖራቸው?
እሺ። በዚህ ስልክ ነው የሚገኙት?
እ፣
አዎ በዚህ አለን።
ስልክ በዚህ ነው ስልክ ነው የሚገኙት?
አዎ፣ በዚህ ስልክ ነው በዚህ ስልክ ነው።
እሺ። ማን ልበል ሙሉ ስም?
ሪሃና አብደላ
ሀና
ሪሃና ሪሃና አብደ- ሀና ሪሃና አብደላህ ነው? ሀና no no ሪሃና ሪሃና ሪሃና። እሺ እሺ። ሪሃና አብደላህ።
አዎ እሺ። እ፣ የት አካባቢ ነው?
ጀሞ
ጀሞ ስንት?
አንድ
ጀሞ አንድ። እሺ። እ፣ ሁለቱን የምትሰራ ምግብና ጽዳት ነው ወይስ የምግብ ብቻ?
የምግብ ምግብ የምግብ ለብቻ የጽዳት ለብቻ የምግብ ካለ ብቻ።
ሁለቱም የምግብ ለብቻ okay።
የጽዳት ደግሞ ለየብቻ ማለት ነው።
አዎ ለየብቻ
ስለዚህ ሁለት ባለሙያ ነው የሚፈልጉት ማለት ነው አይደለ?
ሁለት ባለሙያ አዎ አዎ
እሺ እ፣ የምግብ ባለሙያ ብዛት ስንት ነው?
የቤተሰብ ብዛት እ፣ ሶስት አራት ልጆችን ስድስት ማለት ነው
እሺ እ፣ የቤቱ አይነት
ground plus three
G plus three
ground plus two ነው እሺ፣ የላይኛው እ፣ የሆነ ጥሪውን terrace ነው አስተላልፋለሁ ወይ መስመር ላይ ጠብቁ።
እሺ
እሺ እ፣ ጥሪውን እናስተላልፍ መስመር ላይ ጠብቁ።
እሺ እሺ እሺ
አሎ ጤና ይስጥልኝ። ጉዳዩን አብሮ ይስጥልን hello hello ይሰማል hello አሁን እሺ ይሰማኛል። እኔ
እሺ ነግሬያት ነበር አጋዥ ፈልጌ ነበር እሺ ምንድን ነበር ፍላጎት?
ያ ተቀብለኛለች የወጥ ቤት ምግብ ምሰራ ነው ጽዳት
እሺ cooking ነው የፈለጉት። እሺ በቤቶች ምንድን ነው? አፓርታማ ነው ምንድን ነው? የቤቶት አይነትን ይነግሩኛል?
ነግሬያታለሁ ground plus two ነው ሶስተኛው terrace
አዎ ጥሪውን ስላስተላለፈችልኝ ነው information እያደረኩ ነው። እሺ እኔ ማለት ከዛ ነው ድጋሚ ችግር የሚጠይቁት።
የለውም ስሞትን ልውሰድ?
ground plus ሪሃና ስሙ እሺ ሪሃና እሺ ground ሪሃና እሺ G plus one
no እ፣ ጂ ስንት plus ክፍል two አለ?
plus እ፣ እሺ terrace
plus terrace እሺ ተመላላሽ ነው አይደል?
no አውቀዋለሁ no ቋሚ ቋሚ okay ቋሚ የለም እኛ ተመላላሽ ሰራተኞች ብቻ ነው የምናገናኘው። ተመላላሽ ቋሚ ሰራተኞች ናቸው ብቻ ነው የምናገናኘው። ቋሚ ቋሚ የለም። እኔ ማለት ነው።
እሺ እሺ አመሰግናለሁ
እሺ